Attends.
Hello.
hello hello፣ እንዴት ናቸው?
እግዚአብሔር ይመስገን ሰላም ነው።
ደህና ነኝ። እስካሁን withdraw አደረኩት ብር አልገባልኝም። እስከ ትናንት የደወልኩት ታነሳላችሁ ብርም አይገባልኝም። ምንድን ነው እንደዛ?
ይህ ሳንቲም ፔ ነው ወይስ ቻፓ ነው?
ሳምሰንግ ነው።
ሳንቲም ፔ ነው።
አዎ እንትን በጨዋታ አደረኩትና አንድ ሺህ ምናምን withdraw ሳደርግ ከትላንት ወዲያ ነው አይደለ?
አዎ ከትናንት ሆና ነው።
አዎ system ችግር ገጥሞ ስለነበር ነው። ደውዬ ጠይቃቸዋለሁ እነሱን
አዎ ደወልኩትና ትናንት ዛሬ ይገባል ያሉ ነበር። ትናንት አልገባልኝም። እስከ ትናንት በቃ እባካችሁ ትንሽ ታገሷቸው እሺ።
ስንት ልጠብቅ? እስከ ስንት ነው የጠበቅኩት? ሁለት ሰ- ሁለት ቀን ደረሰ።
አዎ አዎ ለቀን ደረሰ። እኛም ይገባናል። እኛ የቻልነውን ሁሉ አድርገናል እኮ አሳውቀናቸዋል።
እሺ መቼ ይገባል?
መቼ እንደሚገባ አናውቅም። ከነሱ side ስለሆነ የተያዘው እነሱ ነው የእነሱ- አዋራቸው። አዎ የት ኬት ላወራ? እነሱ ስልክ ሳንቲም ፔ
ሳንቲ ዘጠና ሶስት ስልሳ
ዘጠና ዘጠና ምን አልሽ?
ዘጠና ሶስት ስልሳ
እሺ እሺ መልካም ቀን